Hello
አቤት አቤት፣ እንዴት አደሩ?
አልሐምዱሊላህ ደህና ነሽ? ማነሽ?
እግዚአብሔር ይመስገን። ማን ጋ ብለው ደወሉ
ዝም ብዬ ነው እኔ እህት።
እ ምን ፈልገው ደወሉ? ይሄ እንትን ነው፣ company ነው፣ ድርጅት ነው። ይኸውልህ፣ አሃ
የት ፈልገው የመዲና- ደወሉ?
የመዲና ስልክ ነው ብዬ የመኪና አይደለም፣ አይደለም። እሺ፣ ሆቴል ነው፣ ሆቴል።
አረክ አዎ፣ አዲስ አበባ ላይ ሆቴል ነው።
አረያላል እሺ፣ እሺ።